ጥላ ሰላም ጤና ይስጥልን። We Plus
Hi ተደውሎልኝ ነበር ከዚህ በፊት
እሺ መርሃዊ ይባላል።
እሺ መራዊ ኤሌክትሮኒክስ አይ እንትኑን ማግኘት አልቻልኩም እና እ ከ Play Store ነው አለ ማ- ማውርደው?
አዎ app- Play Store ላይ ምን አዎ።
ትላለህ እንትኑን መሰለህ?
መላክ አትችይም link ኡን link ኡን መላክ እችላለሁኝ። አሁን ልላክልህ?
አዎ ላኪልኝ።
እሺ እልክልሃለሁኝ። እ የምታገኘው ግን We Plus Solution Okay Provider እሺ።
ብለህ
We Plus We Plus Okay Solution እሺ Provider ጥሩ okay እሺ ምትለኪልኝን ማለት ነው ይሄኛው አዎ Provider ላይ ነው የምትመዘገበው።
Okay እ አሁን text አደርጋለሁ።
ጥሩ እሺ እሺ እሺ አመሰግናለሁ መራዊ። መልካም ቀን።